ጤና ይስጥልኝ። አርፍቴ ረዲፍ ነኝ። ዋኩ ምን እርዶ
ጤና ይስጥልኝ። ቅድም ደውዬ ነበርኩና እሺ፣
ቴሌግራም የቴሌግራም ስልክ ቁጥር ትክክል ሴፍ ሳላደርግ የወጣሁት
ቴሌግራም ቁጥሩን ልስጦት።
አዎ አዎ እሺ፣ ዜሮ ዘጠኝ ዘጠና ሁለት
እሺ
አስራ ሶስት
እሺ ዜሮ አንድ ሀምሳ አምስት
አ ዜሮ አንድ እሺ ሀምሳ አምስት
አመሰግናለሁ።
ሽሞትንና ስልክ ቁጥሮትን ከስር ያስቀምጡልን።
እሺ እሺ፣ መልካም ምሽት ይሁንልዎት።